ሄሎ
ሄሎ ሄሎ፣ ሰላም ነው?
ሰላም እንዴት ሆነ?
ሄሎ ሄሎ ወይ አይሰማህም?
አሁን ይሰማኛል። እሺ ከእንትን ከስር እኔ ነጥ ያለኝ
እኔ አይደለሁም ያዘርኩ ያለ ነው አዎ አዎ ቁርድን ብለህ
እሺ፣ ሀያ ሦስት አስራ አምስት ሀያ ሶስት አስራ አምስት አስራ አምስት አዎ
ሀያ ሶስት አስራ አምስት ማነው አንተ ስምህ?
ዮሐንስ እሺ ዮሐንስ እዚህ check እናደርጋለን እናወራዋለን።
እሺ